ጤና ይስጥልኝ ሁሉ ስፖርት በኮ ምን ልርዳዎት?
ትላንትና ማታ አንድ ሰዓት ተኩል ላይ አንድ ሺህ ብር withdraw አድርጌ ነበር እና በቴሌብር ማለት ነው ልክ እንደሰራ እስካሁን ግን ገንዘቡ አልገባም።
transaction history ውስጥ ይግቡና ያስተላለፉበትን አንድ ሺህ ብር screenshot አድርገው ቴሌግራም ላይ ላኩልን።
successful ነው የሚለው እዛ ላይ።
አዎ እሱን screenshot አድርገው ቴሌግራም ላይ ላኩልን።
ቴሌግራም ላይም እኮ message ልኬላችሁ ነበር አመልሱም። ትላንትና ማታ message ትላንትና ማታ ስራ ላይ አልነበርንም። የስራ በስራ ሰዓት ከላኩ ይታይልዎታል። በስራ ሰዓት ይላኩ
እኮ አሁን ታይልኛለሽ። አሁን ልላክልሻ screenshot ኡን አሁን ይላኩ ከእነ ስልክ ቁጥሩ ይላኩ።
እሺ እሺ